Hello Nice to Limp Bizkit.
indena ደህና ነኝ።
ya bit bet አረብ ጾብሬ ውትራው ማጣ ለካው አልማ አገባም አሁን እሺ ስልክህን ንገረኝ።
ዜሮ ዘጠኝ ዜሮ
ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት ሰላሳ ሰባት አርባ አራት አርባ አራት
ማጣ ስንት ብር ነው?
ሰጠኝ ማታ ሰጠኝ አራት መቶ ብር እ አራት መቶ እሺ አ-
እሺ process ላይ ነው። እሺ ለሳንቲም አሳውቅላለሁ ይገባላል።
መቼ ይገባ
አሁን አሳውቃቸዋለሁ።
አይ ስትብለው ነው እሺ